እኔ ነኝ ከቤስት ቤት ምን ልርዳው?
ቅድም አሳውቃለሁ ብለሽኝ ነበረ።
እሺ ምን ነበር? ይቅርታ።
withdraw የተደረገ ብር አየር ላይ የቀረ
እሺ ስንት ብር ነበረ?
ሁለት ሺህ አምስት መቶ
እሺ በዚህ ስልክ ቁጥር ነው?
አይደለም ዜሮ ዘጠኝ
እሺ
ሰላሳ አራት እሺ ሰላሳ አራት
ሰላሳ ሶስት እሺ ስልሳ ስምንት እሺ ሰላሳ ስምንት
እሺ የመች ነው
ዛሬ ሶስት ቀኑ ነው አራት ነው
እኮ ቀቀ ትክክለኛ ቀኑ የመች ነው?
አርብ አርብ የአርብ አ
እሺ check እያደረኩ ነው። አንዴ መስመር ላይ ጠብቁ። እሺ ለሳንቲሞች አሳውቀናል። ይደውላሉ። ትንሽ ይጠብቁ። እሺ መልካም ቀን።